hello hello፣ ጤና ይስጥልኝ።
ፊልሚስቶን ፊልሚስቶን homes ነው የደወሉት።
አ ፊልሚስቶን homes።
ሌላ hello፣ አይሰማም? ፊልሚስቶን homes ነው የደወሉት።
አ ቤት መረጃ አለ።
እሺ፣ ይቻላል።
የት የት ነው ያላችሁ?
አለን ወደ ዘጠኝ የሚሆኑ site ኦች አሉን።
አ መሀል ከተማና ትንሽ ወጣ የሚሉ ማለት ነው።
መሀል ከተማ የት አካባቢ?
መሀል ከተማ ቦሌ አለን። ቦሌ ማተሚያ ጀርባ
ወጣ የሚል
ወጣ የሚሉት ወደ ጀሞ ሰሚት ዞብል
ባ- ባለ አንድ ስንት?
አ ከስቱዲዮ ጀምሮ እስከ ባለ አራት ነው እኛ ጋር ያለን።
እሺ ባለ አንድ እና ባለ ሁለት ዋጋ
አ ዋጋው እንደየ site ኡ ይለያያል። ያው በካሬ ከሰባ ዘጠኝ ሺህ ብር ጀምሮ እኛ ጋር አለን።
ከስንት ሰባ ዘጠኝ ሺህ ብር በካሬ
እና ማየት ይቻላል። ቢሮዎቹ የት ነው?
አ፣ ሶስት ቢሮ አለን። ገርጂ ዋና ቢሮአችን ነው። ልደታ ቦሌም አለን branch።
እሺ
ቢሮ ቢመጡ ያው ሙሉ ዝርዝሩን ያገኛሉ ብዬ ነው። ለሰኞ ቀጠሮ ሊያዝሉት።
አዎ
እሺ ይቅርታ፣ ማን ልበል ስሞትን?
ዘገየ መብራቱ።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
አረ ሰው ስልክ ሰጠኝ።
ሰው ሰጡት። በቃ እሺ፣ ሰኞ እደውልሎታለሁ። ሳይቱን ማየት ከፈለጉ በዛ እናስጎበኙታለን። እሺ